ሴት እንዳሳየሽ ምን ይገባሽ? ማርያምን hello hello፣ አቤት።
ወይኔ እንዴት አመሻህ?
እግዚአብሔር ይመስገን።
አለን ከቤት ቤት ነው የምደውልልህ።
እሺ እ፣ ቤቲ ነኝ ዮኒ።
ቤኪ ቤቲ ቤቲ
ቤቲ። እሺ እንትን እ፣ አበባን ቀን ላይ አናግረሃት ነበር መሰለኝ እና ቼክ ተቀብለሽ ነበር ወይ ምናምን ብለሃት ነበር እና የምን ቼክ እያለሽ ነው? አሮን ነው አንተ ነበርክ መሰለኝ ኬዙን ያስከው ሳነባው አንተ ነህ አንተ ነህ ኬዝ አስክላት ኦኬ። አዎ እና- ቼክ አስገብተናል በአበባ በኩል በኤጀንታችሁ በኩል ብለው እ፣ ልከው ማን ነበር ያለ?
እ፣ ለከስሽ ነግሬው ነበር ስሙን ኦኬ ነው በቃ እሺ። አይ እየጠየቀች ስለሆነ ደግሞ ምን አንተ ነበርክ ያወራሃትና ምን ነው ብዬ ነው ማለት ኦኬ።
ምን ሆናችሁ ነው እያለች ስለሆነ የምን አዎ፣ ቼክ አይ ነው የተቀበልኩት በአበባ ምናምን እያለች በኩል ስለነበረ እ፣ ተቀበል በአበባ በኩል ሰጥቻለሁ ቼክ ፋይ deposit አድርጌ ያለው ፋይናንስ እ፣ ልክ ያለው ብላኛለች አበባ ብሎኝ አንድ agent okay ከዛ ለተስፍሽ ነግሬው ነበር ከዛ በ- አበባን ጠይቃት እስኪ አበባ እ፣ አዳማ ነው ምናምን አይደለ አዎ አዎ አዎ አበባ አዳማ ብለህ ግባና ቼክ ተቀብለሻል ወይ ብለህ ጠይቃት ብሎኝ ነበር ተስፍሽ በቃ እሺ እሺ ሆነ ከዛ እሺ እንደዛ ይቅርታ ሊጠይቅያት እሺ እሺ ከመሸ ስለደወልኩ እሺ፣ ይቅርታ ኧረ ችግር የለም እሺ ችግር እሺ የለም እሺ እሺ መልካም እሺ፣ እሺ ደህና ነሽ አሜን ሰላም